ሄሎ ሰላም ጤና ይስጥልን ደንበኛችን ከቢጂአይ ኢትዮጵያ ጥሪ ማዕከል ነው የምንደውለው።
እ
ከቢጂአይ ኢትዮጵያ ጥሪ ማዕከል ነው የምንደውለው።
አሀ እሺ አባይ ግሮሰሪ ነዎት አይደለ?
ነው። አዎ አዎ።
እሺ፣ የቢጂአይ መለያ ቁጥር ደርሶታል? በ text የቢጂአይ ምን የመለያ ቁጥር ደርሶታል? በ SMS text አል- አልደረሰኝም፣ ግን የሆነ message የቢጂአይ ምናምን የሚል አለ አይቻለሁ፣ ግን አልደረሰኝ የጥሪ ማዕከል
የጥሪ ማዕከል ሳይሆን በ SMS የቢጂአይ መለያ ቁጥር ልከን ልከን ነበረ።
እ፣ ካለ አይቼ እደውልልሻለሁ። ነገ ልንገሮት ያዙት፣ እርግጠኛ ካልሆኑ እኔ ልንገሮት ወይ ያዙት።
እስክሪብቶ ጻፍልኝ ግን ከመምህሩ
ሀምሳ
ሀምሳ ሰባ ዘጠኝ
እ፣ ሀምሳ ሰባ ዘጠኝ ዘጠና ሶስት ሰማንያ
ዘጠና ሶስት ሰማንያ ሀምሳ ዘጠና ሶስት ሰማንያ አዎ ይሄ የቢጃይ መለያ ቁጥሮት ነው። እናመሰግናለን። መልካም ምሽት።